ጤና ይስጥልን ዩቲዩብ
አባ ይስጥልኝ።
እንዴት አመሹ?
እግዚአብሔር ይመስገን።
አሜን። እግዚአብሔር ይመስገን።
የዩቲዩብ ስልጠና የኦንላይን አለ እንዴ?
አለው
መቼ ጊዜውንና ሰዓት እንትን ክፍያውን ትነግሪኛለሽ?
እሺ እነግሮታለሁ። data ልመዘግብ ነው። አንዲት የሰሙት ዜኖች ስም፣ ስልክ ቁጥር ይነግሩኛል። እርሱ
አቤት
ስምና ስልክ ይነግሩኛል። ስሞት ማለበት ታዘባቸው ማናሉ ይቅርታ፣ ታዘባቸው ታዘባቸው
አዎ
ስልክ ሊያዝ አቶ ታዘባቸው ዜሮ ዘጠኝ ዜሮ ስምንት
ዘጠኝ ዜሮ ስምንት ሰላሳ አራት ሰላሳ ሁለት
እሺ
ስልሳ ሰባት
ማስታወቂያው ምን ላይ ነው? ያየው?
ማስታወቂያውን ዩቲዩብ ዩቲዩብ ላይ አዎ
በኦንላይን ነው አይደል መማር የምፈልጉት?
አዎ
ኮርሱ የሶስት ወር ኮርስ ነው።
እህ
ለሶስት ተከታታይ ቀናቶች ኮሜዲያን እሸቱ የሚያስተምራቸውን ቪዲዮ እኛ እንልካለን ማለት ነው። ቪዲዮ እርስዎ ለሶስት- ከከፈቱበት እስከ 24 ሰዓት ሶስት ተከታታይ ቀናቶች ለምሳሌ ሰኞ፣ ሮብ፣ ዓርብ ካልሆነም ማክሰኞ፣ ሐሙስ፣ ቅዳሜ ኦኬ
እኛ በሳምንት ቪዲዮ ሶስቴ እንልካለን ማለት ነው። okay በሳምንት ሶስት ያው ለሶስት ስለዚህ ተከታታይ ቀናቶች
ለሶስት ወር ማለት ነው። በሳምንት ሶስቴ አዎ
okay ስለዚህ በማንኛውም ሰዓት እንትን ማለት እችላለሁ ማለት ነው።
ቪዲዮውን ማየት ይችላሉ።
okay ክፍያው ስንት ነው?
ክፍያው በ credit hour ነው የምናስተምረው። የአንድ credit hour ዋጋ 750 ነው። 20 credit hour ነው የምናስተምረው። 20 credit hour በ750 15000 ይመጣል። ነገር ግን ከ- እስከ የካቲት ከየካቲት 25 ቀን በፊት ከተመዘገቡ 34% discount አለው ማለት ነው። ይህ ማለት 750 የነበረው 500 ይሆናል። ስለዚህ የሚከፍሉት 10 ሺህ ነው ማለት ነው።
በአካል ሲሆንስ
አከፋፈሉ አንድ አይነት ነው። ቦታው የሚሰጠው ሀያት ተስቦ ሲኒማ ነው።
እም፣ ሰዓት በሳምንት ሶስቴ ኮሜዲያን እሸቱ ያስተምራል። ሰኞ፣ ሮብ፣ ዓርብ ካልሆነም ስንት ሰዓት ላይ ስንት ሰዓት ላይ ከአስራ አንድ ተኩል እስከ አንድ ተኩል
ይረዋል? እሺ
ለመጠየቅ ነው ዛሬ ለመመዝገብ።
አለ መጠየቅ ነው information።
እሺ ስደቡ እናመሰግናለን። ሰላም እደሩ።
እሺ እሺ ሰላም አሜን። እሺ